አይደለም ሄሎ ሰላም
ሰላም ወይ?
ሲያሳምበሆን ኦርደር ተቃራኒ ገብተህ እዚህ ነበር። ሁለት ኦርደር እያለ ሶስተኛ ነው የገባሉ።
ሶስተኛ ነው ይሄ ንገረኝ። ኦርደር ነበር ይወጣልናል።
እሺ የሚወጣልኝ አ- ዘጠና ዘጠኝ ስልሳ አንድ ነው። ሌላውን ልንገርሽ።
እሺ ቆይ ችግር የለውም አንዴ ልጠይቅልህ። ትንሽ ደቂቃው ነው አይደለ? አሁን ነው አክሴፕት አሁን አሁን ገና አሁን ነው accept ያልኩት።
እሺ okay። ፌቪ ሚኪያ ሳምባ ሶስት order ይዟልና አንደኛ ይወጣልኝ እያለ ነው። ዘጠና ዘጠኝ ስልሳ አንድ እሺ። ሄሎ ሚኪ ወይ ወይ ይወጣላል። እሺ እሺ እሺ ሰላም እሺ